ተነስተልኝ አሪፍ ብሔር እዚህ ነው ባኮምሎ ወይ መልሳችሁ ደውላችሁልኝ ነበረ።
በዚህ ቁጥር አመልክተው ነበር ደንበኛችን።
አ አ
እሺ ስሞት ማን ይባላል?
ታዲዮስ
መስመር ላይ ያለው አቤት፣ ታዲዮስ ታዲዮስ ስሙት ማን ይባላል ደንበኛችን ታዲዮስ።
እ አ
እሺ ስክሪንሾት ልከውልን ነበር።
አይ screenshot አድርጌ ቴሌግራም ላይ እንትን ላለው ሪፖርት አደርጋለሁ ለበላይ ብለሽኝ ነበር።
እሺ አንድ እና ከምን ደረሰ ነው?
ጉዳይዎትን እያየሁልዎት ነው ደንበኛችን። ትንሽ መስመር ላይ ጠብቁኝ። መስመር ላይ ያሉ ደንበኛችን
አሎ ይቅርታ መስመር ላይ ስላስጠበቅነው። እሺ ጉዳዩት እ፣ ለሚመለከተው አካል ተላልፎሎት ነበር። ምንም የተሰጠን አዲስ መረጃ የለም። አዲስ መረጃ ሲኖር ደውለን እናሳውቆታለን። መስመር ላይ ያሉ እንደገና ሪፖርት አድርግልኛ። ተደውሎልኝ ነበር እኮ በቢሮ ሲልክ እ?
እሺ ደግሜ ያስተላልፍሎታሉ ደንበኛችን።
እሺ።
እሺ መልካም ምሽት ይሁንልዎት።